ቃሉ ምንም አላልኩም። ምንም አላልኩም። ምንም አላልኩም።
forfluencing,
ጤና ይስጥልኝ። ጤና ይስጥልኝ። እንደምን አደሩ? ደህና እግዚአብሔር ይመስገን። እንደምን አደሩ? አማርኛ ያውቃሉ? አዎ አውቃለሁ። የለም አላውቅም። ትንሽ አውቃለሁ። ምን አሉ? ምንም አላልኩ። ምንም አላልኩም።
for comprehension,
ጤና ይስጥልኝ። ጤና ይስጥልኝ። እንደምን አደሩ? ደህና እግዚአብሔር ይመስገን። እንደምን አደሩ? አማርኛ ያውቃሉ? አዎ አውቃለሁ። የለም አላውቅም። ትንሽ አውቃለሁ። ምን አሉ? ምንም አላልኩ። ምንም አላልኩም።